ሰላም ጤና ይስጥልኝ። ችብችብ ያስፈልገው ሰላም ነሽ? እንዴት ነሽ? አለን እግዚአብሔር ይመስገን። እንትን ነበር ሎኬሽኔን ማስተካከል አልቻልኩም። ቦሌ ነው የሚሆን ያለው ተራባ ኮንዶሚኒየም ነው።
በዚህ ስልክ ነው ኦርደር ያደረጉት?
አዎ በዚህ ስልክ ነው። ኖ ኖ እስቲ ረፊ
ትዕግስት አዎ ቤት
okay።
እስቲ ውረጂ ስለ መድኃኒት ነበረ ኦርደር ያደረጉት እ ዛሬ ነው ትናንት ነው order ያደረጉት?
ዛሬ delivery ነበር ግን ሌሎችም የምጨምራቸው ነገሮች ስላሉ ከእሱ ጋር አንድ ላይ ይመጣልኛል ብየዋለሁ ለደወለልኝ ልጅ እና ደውለሽ አሳውቂያቸው location ሽን ያስተካክሉት ብሎኛል።
okay ዛሬ አራት ነው።
አዎ
በሶስት በአምስት ነው delivery የሚል አዎ።
text የገባልኝ።
አዎ ዛሬ አራት ነው እና በሶስት ገና create የተደረጉ group ኦች አሉ ያልሞሉ። ያ ማለት አዎ።
እነሱ- እነሱ ዛሬ አሁን አይወጡም።
አዎ አውቄያለሁኝ። ከእነሱ ጋር አንድ ላይ ታመጣልኛል መልሰው አዎ ብየዋለሁ ለልጅ።
ለምሳሌ strawberry፣ ካሮት፣ ማ- አዎ ማንጎ፣ ሌላም እጨምራለሁ ቲማቲም፣ አንድ ላይ ሽንኩርቱ ከማሳጅ ሽንኩርቱ fail አድርጓል። እነዚህ order ኦች ካልሞሉ ያው ወይ fail ያደርጋሉ ወይንም እ፣ ተመላሽ ይሆናል ብሮት መሙላት ችግር አለባቸው።
የለውም